ወንኩነልኬነ ስለመጫ በቤራ ማረኮቻ ወሌዎችን
ተነስተልኝ ረብታል ባኮት ምን አይነት የጉዞ መረጃ ልስጦት? ደንበኛችን
አቤት
እ ጫጫታ ውስጥ ኖትና ትንሽ ወጣ ቢሉ ደንበኛችን እንዲሰማ ነው።
እሺ ወጥቻለሁ።
እሺ እ ምን አይነት የጉዞ መረጃ ልስጦት? ደንበኛችን
ወደ ውጭ ለመሄድ
እሺ
እሱን አንዳንድ እርምጃዎች ፈልጌ መረጃቸውን ፈልጌ ነው።
እሺ ወዴት ሀገር ነው መሄድ የፈለጉት?
ካናዳ ካናዳ። በምንድን ነው ካናዳ መሄድ የፈለጉት?
በሹፍርና okay በስራ ማለት ነው። እሺ እስክሪብቶና ወረቀት ይዘዋል? ልንገረው ጻፉ።
እስክሪብቶና ወረቀት እሺ
እ በመጀመሪያ የሚያደርጉት job bank ብለው እ search ያደርጋሉ።
እ ጆብ
ጆብ አ job bank ብለው search ያደርጋሉ።
job bank አዎ
እሺ ከዛ በመቀጠል advanced የሚል ነገር ያመጣልዎታል በስተቀኝ በኩል እሱን search ካደረጉት በኋላ
እ
ያንን ካደረጉት በኋላ እሱን click ያደርጉታል job advanced የሚለውን ማለት ነው እ ያንን click ካደረጉት በኋላ advanced የሚለውን click ካደረጉት በኋላ ወደ ታች ይወርዱና intention